ወይኔ ሄሎ ሄሎ አቤት ይሰማኛል።
ሰላም ነሽ?
አዎ ሰላም ነኝ።
ሰላም ተሳስቼ መሰለኝ እስቲ depo እንትን የሆነ deposit ምናምን ደማምረው ነበረና እ እኩል የመጣ መሰለኝ። እስቲ ለማንኛውም check እስከሚያደርግ እንትን አትበይ።
የቆረጠብክ ነገር አለ? ማን ነው ስምህ?
አትርሳኝ ነኝ አሁን እንትን ብዬ አዎ ነግረኸኝ ነበረ።
አ፣ ምንም ምን አለ?
የቆረጠብክ ነገር የለም። እሺ ምንም የቆረጠብክ ነገር የለም።
አ የለም ማለት አዎ እንትን እሺ።
መስሎክ ነው የ- ሁለቴ ነው ምናምን አንዴ edit ሲደረግ መጀመሪያ complete ተብሎ ነበር። ከዛ አ ነው ድጋሜ ዱ- ስለሆነ complete ያለክ አ እኩል እዛ የተቆረጠብኝ መስሎኝ የሆነ ነበር።
የተደጋገመ አልተቆረጠብኝም።
የተደጋገመ ነገር አለው አይደለ? ለዛ አ አ ነው ለምን?
አዎ፣ እሺ አል- ሰላም አልተቆረጠብህም። አትርሳኝ።
እሺ እሺ እሺ አባዬ።
እሺ